እንትኑ ለመላክ ነው እንደ
hello
እ ምን አሉኝ?
እንትኑ ምን አሁን የሰጠሽኝ ነበር ምን ለ- ለመደወል ነው በቴሌግራም ለመላክ
በ- በ- በሱ ስልክ ቁጥር
7816
አዎ አዎ እሱ ይዤዋለሁ በቃ በሱ ይላኩ።
ምንድን ነው የምልከው እንትኑ ነው
ምን ላኩ የተባሉት?
በቲንጉ ነው
ላኩ የተባሉትን ይላኩ ደንበኛችን